በጣም አስፈልገን
አብሮ ይስጥልን። በ YouTube ላይ ለመሳተፍ ፈልጌ ነበር፣ በአካል ማለት ነው። ስያለሁ እንዴ? hello፣
አቤት።
Donkey Tube ላይ እሺ፣ በ YouTube በ YouTube ዘርፍ ለመማር ፈልጌ ነበር በአካል
እሺ። ለአንድ ሳምንት ስልጠና አለን። ትምህርት ቀረም በኋላ ይጀምራል። መመዝገብ ይችላሉ።
ክፍያ አለው?
ክፍያ አለው። አዎ፣ ክፍያችን አስር ሺህ ብር ነው ለአንድ ሳምንት የሚሰጠው አንዱ ኮርስ።
አስር ሺህ
አዎ።
እሺ፣ አመሰግናለሁ።
እሺ፣ እኔም አመሰግናለሁ።